Tela.
Sí, lo tienes.
ሄሎ ሄሎ
አ፣ ይሰማል?
ሰላም ይሰማል? አዎ።
ሽልማት ነ- ተሸልማል ምናምን ብዬ ነበር እና እሺ
ትናንትና መልሰህ እንደውልልሃለሁ ብላችሁ በዛው ዝም አላችሁ።
እ፣ ይቅርታ ሎኬሽን ነበረ።
አሁን ያለሁት ወላይታ ሶዶ ነው።
አዎ ወላይታ ሶዶ እንኳን እ፣ አሁን እቃውን ለመላክ እ፣ አማራጮች እየተፈለጉ ነው። ምናልባት ከተሳካ ይላካል። እዚህ አዲስ አበባ የሚቀበል አይኖርም።
እዛው አይኖርም እና በብር መቀበል ምን አልችልም?
አዎ ወደ ብር ቀየርም ስለተባለ ነው እ፣ አማራጮች እየፈለግን ነው። ምናልባት አዲስ ነገር ከተፈጠ ከተገኘ እናሳውቆታለን። እስከዛ ግን አዲስ አበባ የሚቀበለው ሰው ካገኙ ያሳውቁን፣ ሰው ደውለው።
በቃ እሺ ይሁን፣ እሺ
እሺ ቴንክ ዩ። እሺ አመሰግናለሁ።
እሺ